Hello
አቤት ሰላም ጤና ይስጥልኝ ቴሌቪዥን አብሮ ይስጥልኝ እንዴት ናችሁ አለን
እሺ ጥያቄውን መልስ
መጠቀም ፈልገው ነው
አዎ አዎ አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ
እሺ በቃ
አንድ ቁጥር ላይ ለመመዝገብ የሚል አለ ሶስት ቁጥር ላይ ለመጫወት ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ ጥያቄና መልስ በ coin ነው የሚጠቀሙት coin ገዝተው ጥያቄና መልስ ከመለሱ ትኬት ይሰጡታል በትኬት ደግሞ የሚያሸልም ጨዋታ ድል ወትሩ የሚለውን ይጫወታሉ ስልክዎት smart ከሆነ በድረ-ገጽም ገብተው መጠቀም ይችላሉ
እሺ
እሺ